hello ቤርሳቤ ነኝ።
እሺ ታሪክ አንድ ሰባ ሶስት ሀያ ሰባት
ሰባ ሶስት ሀያ ሰባት ምን ነበር?
ፕላን ነበረ order ኡ ብሬከር እየ- ደርሶ already ነበረ፣ ግን ብሬከር መልሶባት ሳታጠናቀቀው ቀረች።
OK ሬስቶራንት አልጨረሱትም ነው።
እ
እስኪ አንዴ እሺ፣ መልሼ ልደውልልህ check ላድርጋቸውን ነው።
እሺ ማነው ቼክ ስሙ?
አድርጋቸው። አብዲ ነኝ በታሪክ አብዲ እሺ፣ እሺ እሺ